hello አቤት አቤት።
ሰላም ከ ChipChip ነበር ምደውልሎት።
እህ እሺ እሺ።
ማንጎ order እያደረጉ ነበር።
አይ ዘይት ነው
እ ዘይት ዘይት።
ማንጎ order እያደረጉ ነበረ መሰለኝ ትላንትና ጀምረው።
አ አረ አይ ዘይት ነው ያደረኩት። እሱን እንትን እንደውም በቴሌ ብር እዛው ከፍያለሁ። የሆነ እንትን በምንድን ነው በቴሌ ብርም ይቻላል መሰለኝ አይደል?
ይሄ በቴሌ ይሄ ብር አዲስ ከፍያለሁ።
አዲስ ነው አይደለ? የአዲስ ስልክ አይደል?
እህ እህ የአዲስ ስልክ ነው አይደለ?
አይ አይደለም አይደለም። ትህትን ነው
ማን አሉኝ?
ትህትን ነው።
okay ቆይ እሺ አንዴ ይቅርታ።
እሺ እሺ